hello ጤና ይስጥልን።
ይመስልም እ ሚሊዮን እ ቬሎ ክራይ ናቸው አይደለ? እኔም ደውላችሁ WePlus Solution ከሚባል company ነው እና company ያችን አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት። ከነዛ service ኦች አንዱ የቬሎ ክራይ ሲሆን እ በቀላሉ እኛ app ላይ እነዛ service ኦች ተመዝግበው በቀላሉ ራሳቸውን እንዲያስተዋውቁ ነበር። ለምሳሌ እናንተ እኛ app ላይ ስትመዘገቡ የት እንደምትገኙ፣ ምን አይነት service እንደምትሰጡ ሙሉ ትንሽ በር ልደውል። ይቅርታ አንድ አንድ ቦታ ላይ እሺ፣ አንድ ከሰላሳ ደቂቃ በኋላ ልደውል። ይቅርታ በደንብ